ቅጽል አመርግድ ጽፋ ጎሳ ልብዬ ካልተባለ አራራት አይጸፋም አስተውል። በዚህ የመስተብቁ ወይም ዘይነግስ በእንተ ፍሬየ ምድር እንደ ዘመኑ በል አምላክነስና ሁልክሙ አህዛብ ሙሉ ምዕራፉ ከድራረ ጾም ሃሎ